ሄሎ
አብ
ሄሎ
ይሰማኛል አብዲ።
እሺ ከተሰማሽ ቆንጆ ይኸውልሽ ሰባ ሶስት ይሰማኛል።
ሀያ አራት
እ አብዲ አንዴ ቆይ፣ የፊላኑን ማለት ነው ትተህ ውጣ። እሺ
እሺ አልፈረምክም ሌ- አይደለ?
አ አ ሌላ ሌላ ልንገርሽ complete የምትይልኝ order አለ ንገረኝ። ሀያ አራት ነው ያልከኛ።
አ ሰባ ሶስት ሀያ አራት እሺ
እ ሌላም ቆይ አንድ አለኝ ሰባ ሶስት ሰላሳ አምስት complete ነው ሁለቱም።
አ ሁለቱም complete በያቸው ሰባ ሶስት ሰላሳ አምስት እና ሰባ ሶስት ሀያ አራት እሺ አ።
ያንኛውን ትተህ ውጣ። እሺ ለ customer አሳውቀናል እንደማይደርስ መልካም እሺ እሺ እሺ